አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ኢህአፓና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል አስራ አራትን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት
ክፍል 14 ከጀማሉ ጋር ጥያቄውና ፎቶ ማንሳቱ ተጠናቀቀ። ባሰሳ መሐመድ ተያዘ። ስለ መሐመድ ጀማሉ እንዲህ ይላል። መሐመድ የተባለው ልጅ ከተያዘ በኋላ ጀማሉ ነው የጠቆመብን ብለው መናገራቸውን ሰምቻለሁ። ልጁን እኔ ያየሁት እስር ቤት ነው። ከዚያ በፊት አላውቀውም። የዚህ ከተማ ልጅም አይደለም። እነሱ ጀማሉ ነው የጠቆመብን ያሉት እርስ በርስ ለማጋጨትና እኛን አፍረፍርተው የሚፈልጉትን ለማግኘት ነው ይላል። የኦፐሬሽኑ ቀን መሐመድ ከተያዘ በኋላ ምርመራ ተደረገበት። ያረፈበት ቤት ሲፈተሽ መታወቂያው ተገኘ። የይርጋለም ነዋሪ ነው። ስሙ ደመላሽ ሙላት ይባላል። ካድሬው ስምህ መሐመድ ነበር አይደለ? አለው። በቅርብ የወጣልኝ ስም ነው። ዋናው ስም ማን ነው? ደመላሽ። ስንተኛ ክፍል ነህ? ሰባተኛ ክፍል ተማሪ ነኝ። በምንድን ነው የምትደራደሩት? እናቴ ጠላ ነጋዴ ነች። ካድሬዎቹም አመኑት። መታወቂያው ላይ ያለው ስም ትክክል ነው። እሱም በቁጥጥር ስር ስለዋለ ችግር አልነበረውም። ነገር ግን ስለ ደመላሽ ማጣራት ፈለጉ። ጓደኛው በኦፐሬሽኑ ላይ ሞቷል። ካድሬዎቹ የሁለቱንም መታወቂያ ይዘው ወደ ይርጋለም ሄዱ። ደመላሽ በጥብቅ ይፈለግ ስለነበር ቤተሰቦቹንም ይዘው ማጣራት አለባቸው። የደመላሽ የቤት ቁጥር 345 ነው። መታወቂያው ላይ የተመዘገበውም እንደዛው ነው። 345 የቤት ቁጥር ትክክል መሆኑን ማረጋገጥ ፈለጉ። ሁለት ጊዜ ተታለዋል። የመጀመሪያው ልጅ ሲፈለግ የቤት ቁጥሩ ፖሊስ ጣቢያ ሆኖ ተገኘ። ሁለተኛው ሰው ደግሞ ማዘጋጃ ቤቱን ነበር ያስመዘገበው። አሁን የደመላሽን ማወቅ ይፈልጋሉ። ቤተሰቦቹን መያዝ ፈለጉ። ወደ ስፍራው አመሩ። ከሻሸመኔ የሚሄደው ታጣቂ ቡድን ይርጋለም ሲደርስ በተደጋጋሚ ይሸወዳል። አሁን ደግሞ ምን እንደሚገጥማቸው እየጠበቁ ነው። ደመላሽ እንኳ አይሸውዳቸውም። ምክንያቱም በቁጥጥር ስር ውሏል። ታጣቂዎቹ ወደ ኢየሩሳሌም ደረሱ። 345 የቤት ቁጥርን አገኙት። በእርግጥም መኖሪያ ቤት ነበር። ቤቱን ከበቡትና አንኳኩ። የቤቱ ባለቤት በሩን ከፈቱ። ከታጣቂዎቹ ጋር ሰውየው ተፋተቱ። መሳሪያ ስለተወደረባቸው ግራ ገብቷቸዋል። አቶ ሙላቱ እርሶ ነዎት? አሏቸው። አይደለሁም።
ሙላቱ አይደሉም። ኧረ ተሳስታችኋል።
አንዳንድ ጊዜ ተፈላጊ ሰዎች ለማምለጥ ሲፈልጉ የጠራችሁት ስም የኔ አይደለም በሚል ይክዳሉ። እኚህም ሰው በዚህ የተነሳ ነው የተጠረጠሩት። የቤት ቁጥሩ ትክክል ነው። ምናልባት ልጃቸው ያልተያዘ መስሏቸው ለማስመለጥ ፈልገው ይሆናል። እንደገና ጠየቋቸው። ስሞ አቶ ሙላቱ ነው? አይደለሁም አልኩህ። ልጆን እኮ በቁጥጥር ስር አውለነዋል። የትኛው ልጅህን? ደመላሽ ነዋ። ደመላሽ የቱ? የእርሶ ልጅ። እኔ ደመላሽ የሚባል ልጅ የለኝም። እርግጠኛ ኖት? ነገርኳችሁ። እንግዲያውስ ልጆን እናሳይዎታለን። ሰውየው ሊያታልሉ ፈልገዋል ወይም ጊዜ ገዝተው የልጃቸውን document ሊያሸሹ አስበዋል ብለው ስለገመቱ በቁጥጥር ስር አዋሏቸው። ደመላሽ ከሻሸመኔ እስር ቤት በከፍተኛ ጥበቃ ታጅቦ ወደ ኢየሩሳሌም ተወሰደ። ሰውየው ሊጋለጡ ነው። እሳቸው ወዳሉበት ክፍል ወሰዱት። ሁለቱም ፊት ለፊት ተቀመጡ። ስለ ሁኔታው ለደመላሽ አልነገሩትም። አባትህ ሰላም በላቸው አሉት። የማን አባት? ያንተን ነዋ። የት አለ? እኚውልህ። ሰውየውና ደመላሽ አይተዋወቁም፣ አባቱም አይደሉም። እሳቸው በከተማው የታወቁና የፍርድ ቤት ዳኛ ናቸው። መስከረም 30 እና ጥቅምት 15 ቀን 1970 ዓመተ ምህረት በወጣው ፖሊስና እርምጃው ጋዜጣ ላይ ለጉዳዩ ተዘርዝሮ ደመላሽ ለምን የእሳቸው ቤት ቁጥር ለመጠቀም እንደፈለገ ተጠይቆ ሰውየውን በአይን እንደሚያውቃቸው ገልጾ የቤት ቁጥራቸውን ለምን መጠቀም እንደፈለገ ግን ለመናገር ፈቃደኛ ያለመሆኑን ጋዜጣው ጠቅሷል። ትክክለኛውን ቤተሰቦቹን ማግኘት አለባቸው። ስለዚህ ልጅና ቤተሰብ በደንብ ማጣራት ፈለጉ። ፎቶውን ለተለያዩ ሰዎች አሳዩ። አንዳንዶቹ በመልክ እንደሚያውቁት ግን ስሙ ማን እንደሆነ እንኳን እንደማያስታውሱ ተናገሩ። አንድ ሰው እንደሚያውቀው ለመርማሪዎቹ ገለጸ። ትክክለኛ ስሙን አያስታውሰውም፣ ነገር ግን እናቱን እንደሚያውቃቸው ለመርማሪዎቹ ነገራቸው። እናትየው ካሉበት እንዲመጡ ተደረገ። ስማቸው ሀገሬ ሆርሴ ነው። መርማሪው ሰላምታ ከሰጠ በኋላ ልጅሽ የት እንዳለ ታውቂያለሽ? የትኛው ልጅ? ደመላሽ። ደመላሽ? አዎ፣ እኔ ደመላሽ የተባለ ልጅ የለኝም። ለምን ትዋሻለሽ? አልዋሻውም። አንቺንም እንግራት እንዴ? ለምኑ? ለመዋሸትሽ። ነገርኳችሁ፣ ደመላሽ የሚባል ሰው አላውቅም። ስንት ልጆች አሉሽ? ዘጠኝ። ስማቸውን ንገሪኝ። ዘረዘረችላቸው። ከእነርሱ ውስጥ ደመላሽ የሚባል ስም አላገኘም። ጥቆማውን የሰጣቸው ሰው ተሳስቷል ማለት ነው። ወደ ሁለተኛው ማጣራት ሄዱ። ፎቶውን አስመጡ። ለእናትየው እያሳዩ ይህን ታውቂዋለሽ አለ። አዎ። ማን ነው? የእኔ ልጅ ነው። ታዲያ ደመላሽ ማለት ይህ አይደል? ስሙ ደመላሽ አይደለም። ማን ነው? እናትየው የልጁን ስም ተናገረች። ሰይፉ እሸቱ ነው። ስሙና ማንነቱ ከታወቀ በኋላ ጥያቄው ቀጠለ። እናትየው ማልቀስ ጀመረች። መርማሪው ሰሞኑን አግኝተሽዋል? አላየሁትም። እቤት አይመጣም? ጠፍቷል። መቼ? አሰሳ ሲደረግ በአጥር አመለጠ። ለምን? ይይዙኛል ብሎ ፈርቶ። ለምን ፈራ? እሱን ምንም ነገር ውስጥ የለበትም። አሁን የት እንዳለ ታውቂያለሽ? አላውቅም። ተይዟል። የት አታውቂም ወይስ እየቀለድሽ ነው? አላውቅም። ቤትሽን እንፈትሻለን። ምን አደረው? አንቺ ጋር ገንዘብ ልኳል? ለኔ? አዎ። የምን ገንዘብ? ከባንክ የዘረፈውን። የምን ባንክ? እሱን እንነጋገርበታለን። የእናቱን ጉዳይ ለሚመለከተው ወገን አስተላለፉና ሌላ ነገር መፈለጉ ተያያዙ። ደመላሽ በሚለው ስም መታወቂያ የሰጠው ማን ነው የሚለውን ማጣራት ተጀመረ። ወደ ተጠቀሰው ቀበሌ ሄዱ። ቅጹን የሞላው ሰው ተመስገን ሚናሞ ይባላል። እሱ ሲጠየቅ ደመላሽ ሙላቱንና አየለ ገብሬን እንደማያውቃቸው ማህተሙና መታወቂያው የቀበሌው መሆኑን ነገር ግን እሱ እንዳልሞላው አስረዳ። ታድሪዎቹና መርማሪዎቹ የቀበሌውን ተመራጮች ሰበሰቡና ጉዳዩ ሳይነገራቸው አየለ ገብሬና ደመላሽ ሙላቱ ብለው እንዲጽፉ ወረቀት ተሰጣቸው። ሁሉም ተመራጮች በታዘዙት መሰረት አደረጉ። መታወቂያው ላይ ያለው የእጅ ጽሑፍ የማን እንደሆነ ይጣራል ተባለ፣ ግን ሳይገኝ ቀረ። የሻሸመኔ ባንክ ኦፐሬሽን ጭራ ያለው ይርጋለም ከተማ ነው ብለው ካድሬዎቹ ገመቱ። እናም ጭራውን ከያዙ ሁሉንም በማደን የቀረውን ገንዘብና የኢህአፓን ሴል እንሰራለን ብለው አሰቡ፣ ተንቀሳቀሱ። ሰይፉን ወደ አዲስ አበባ ይዘው ሄዱ። ኦፐሬሽኑ ላይ የተሳተፉት አብዛኛዎቹ ኳስ ተጫዋቾች ናቸው። ይርጋለም ከአዋሳ ከዲላ ተሰባስበው ስራው ውስጥ ገብተዋል። እሸቱ ከአየለ ገብሬ ጋር አብሮ ነበር። አየለ ገብሬ በዕለቱ ተገደለ፣ ያኛው ተያዘ። ነገር ግን ፖሊስ ጣቢያ ሊደርስ ሲል ከመኪና ዘሎ በመውረድ አመለጣቸው። በጥይት ተመቷል፣ ግን ከመሮጥ አላገደውም። እንደያዙት መኪና ላይ ጫኑት። ወዲያውኑ ኪሱን ፈትሸውት አንድ ብርና መታወቂያ አግኝተው ነበር። እሸቱ ሲያመልጣቸው ከፍተኛ ኃላፊነት ውስጥ እንዳለ ተገንዝበው ወደ ቤተሰቦቹ ሄዱ። እሱን ባያገኙት እንኳ ቤተሰቡን በማሰር እሸቴ እጅ እንዲሰጥ ያደርጋሉ። በወቅቱ እሸቴ ከባንክ የወጣ ገንዘብ ደብቆ ካመለጠ በኋላ ገንዘቡን ይዞ መሰወር ፈልጓል የሚል አመለካከት አደረባቸው። እናም እሱን በአስቸኳይ መያዝ ነበረባቸው። በወቅቱ ደግሞ ቤተሰቡን አግቶ ተፈላጊውን ሰው መያዝ የተለመደ ዘዴ ነበር። የእሸቴን ጉዳይ ቶሎ ለመጨረስ በአፋጣኝ ወደ ኢየሩሳሌም አመሩ። በመታወቂያው ላይ የተጻፈው እሸቴ አበበ የሚል ስም ነው። ፎቶውም ትክክል ነው። የቤት ቁጥሩ 380 ይላል። በኮረኮንቹ መንገድ ላይ የሚሄዱት ታጣቂዎች ምቾት አልተሰማቸውም። ግን የሚፈልጉትን ሰው ካገኙ መንገዱ ችግር የለውም። የቤት ቁጥሩም ታውቋል። ወደዚህ ከተማ ሲገቡ ማንን እንደሚፈልጉ ለፖሊስም አላሳወቁም፣ ለሌላ ሰውም አልነገሩም። ምክንያቱ ደግሞ የመጡበት ጉዳይ ከታወቀ እሸቴ ለተባለው ተፈላጊ ይነገረውና ሊያመልጥ ይችላል። በሚስጥር ሄደው ቤት ገብተው መያዝ፣ ካጡትም ቤተሰቡን አግቶ መሄድ ነው። ጉዳዩን የክፍለ ሀገሩ ዋና ካድሬ ብቻ ነው የሚያውቀው። የቤት ቁጥሩ 380 ስለነበር አካባቢው ላይ ታጣቂዎቹ ደርሰዋል። መሳሪያቸውን አቀባበሉ። በተጠንቀቅ ሆነው ወደ ቤቱ አካባቢ እየተጠጉ ነው። የሚፈልጉት 380 የቤት ቁጥር ላይ እየደረሱ ነው። 375 የቤት ቁጥር አገኙ። 76 377 አሁንም በንቃትና በጥንቃቄ ወድረው ወደ ቤቱ ተጠጉ። 378 379 ቀጣዩ ቤት ሲያዩ ደነገጡ። በፍጹም አላመኑም። 380 የቤት ቁጥርን አፍጠው አዩት። የኢትዮጵያ ንግድ ባንክ የይርጋለም ቅርንጫፍ ይላል። የመጡበት ጉዳይ በሙሉ መክሸፉን ሲረዱ በጣም አዘኑ። በከተማ ውስጥ ላሉት አንዳንድ ሰዎች ፎቶውን አሳዩአቸው። ልጁ በከተማ ውስጥ የታወቀ ኳስ ተጫዋች ሲሆን ስሙም እሸቴ እንዳልሆነ ተነገራቸው። በሳምንቱ የተደበቀበትን ቦታ አገኙ። ወላይታ ከተማ ውስጥ አንድ ሻይ ቤት ውስጥ በፓስቴት ጠባሽነት ተቀጥሮ እንደሚሰራ ጥቆማ አገኙ። ደረሱበት፣ ግን አመለጣቸው። ነገር ግን ከበባውን ሊያመልጥ ባለመቻሉ ተገደለ። ከወታደር ካምፕ ተቀጥቅጠው የመጡት እስረኞች ወዴት እንደሚወሰዱ ባያውቁም ፖሊስ ጣቢያ ደርሰዋል። ወታደሮቹ ለፖሊስ እስረኞቹን ይዘው እንደሚመጡ ስለነገሩ እየጠበቋቸው ነው። በተለይ መስፍን ወርቄ ብዙ እየተወራለት ነው። ድልድይ ሊያፈርስ ሲል ተያዘ፣ ብዙ መሳሪያ ደብቋል፣ ከባንክ የተዘረፈውን ሽፋን ሰጥቶ ወደ አዲስ አበባ ያስመለጠው እሱ ነው በመባሉ ለአሳሪዎቹ ወሳኝ ሰው ነው። ከካምፕ የመጡት ወታደሮች የፓራ ኮማንዶ አባላት ናቸው። እነርሱ እስረኛውን ጣቢያ እየወሰዱ ሳለ ሻለቃ አሊ ሙሳ ወደ ከተማው መግባቱን ይሰማሉ። አሊ ስለ መስፍንን መረጃ ስላገኘ ወደ ጣቢያ ተንቀሳቀሰ። የሱ ሰዎች ቀድመው መጥተዋል። አሊ እዚያ ከደረሰ እነ መስፍን በእጁ ይገባሉ። ካገኛቸው ደግሞ ከጥቂት ወራት በፊት ሶሪ እንደተገደሉት ሰዎች መሸኘታቸው አይቀሬ ነው። የአሊ ሰዎች ለመውሰድ ፓራኮማንዶዎቹ ላለመስጠት ፍጥጫ ላይ ናቸው። ከስድስት ወር በፊት ሻለቃ አሊ ሙሳ ከባሌ ጎባ ሚሊሻዎቹን በአውቶቡስ አሰልፎ ወደ ታጠቅ የጦር ሰፈር እየተጓዘ ነበር። በሻሸመኔ በኩል ነበር ያለፈው። ሚሊሻዎቹ ጥይት እየተኮሱ ወደ ከተማው ሲገቡ ህዝቡ ተረብሾ ነበር። ያን ጊዜ ካምፑን በኃላፊነት የሚመራው ኮሎኔል ይህ ሁኔታ በመቃወሙ ታስሮ ነበር። መታሰር ብቻ ሳይሆን አሊን በመዳፈሩ እርምጃ ሊወሰድበት ሲል ሁኔታውን የሰሙት ካምፕ የነበሩ ፓራኮማንዶዎች አለቃችንን ካለቀቃችሁ ደም ይፋሰሳል በማለታቸው ኮሎኔሉ ተለቀቀ። በዚህ ጉዳይ ቂም የያዙት ሰዎች አሊ ላይ ጥቃት ለማድረስ ጊዜ እየጠበቁ ነበር። ባይሳካላቸው እነሱ ጋር እንዳይደርስ መስመርና ከለላ አበጅተዋል። አሊ ወደ ከተማው ሲገባ እነሱ በተጠንቀቅ ይጠብቃሉ። ይህን የሚያውቁ እዚህ ከተማ ሁለቱ እንደሚታኮሱ ይገምታሉ። በዚህ መሃል አንድ ወታደር ተገደለ። ፓራ ኮማንዶዎቹ አሊ ነው ያስገደለው በማለታቸው ፍጥጫው ጣራ ላይ ደረሰ። ሁኔታው እዚህ ደርሶ ነው እነ መስፍን የተያዙት። ፓራ ኮማንዶዎቹ ወደ ጣቢያ ይዘዋቸው ሄዱ። እስረኞቹን አምጥተናል አሉ። የት አሉ? መኪና ውስጥ አምጧቸው። ግን አንድ ነገር አለ። ምን? ልጆቹን ለአሊ እንዳትሰጡ። ችግር የለም። ይሄ ማስጠንቀቂያ ነው። አሊ እነዚህን እስረኞች ወስዶ ችግር ቢፈጠር በፖሊስና በፓራኮማንዶዎች መካከል ችግር ይከሰታል። ከዚህ በፊት ሶሪ ለተገደሉት 19 ሰዎች ፖሊስ ተባባሪ ነው በመባሉ የከተማው ሰው ጥርስ ነክሶባቸዋል። እነመስፍን ጉዳይ ከፓራ ኮማንዶዎቹ ባልተናነሰ ፖሊስ ትልቅ ትኩረት ሰጠው። ጉዳያቸውን የያዘው የሸዋ ፖሊስ በመሆኑ አሊ እንዳይወስድባቸው ጥንቃቄ አደረጉ። ነገር ግን አሊ ከፖሊሶች በላይ ነበር። ሁለቱን በእጁ ለማስገባት ተንቀሳቀሰ። አሊ ከአጃቢዎቹ ጋር እስር ቤት ደረሰ። በሁለቱም ወገን የመረጃ ልውውጡ ፈጣን ነበር። ፓራ ኮማንዶዎቹ ትልቁን የአይፋ መኪና እያበረሩ ፖሊስ ጣቢያ ደረሱ። አካባቢው ሶስት ወገን እስረኞቹን ይፈልጋል። የፖሊስ ላንድሮቨር ወደ አዲስ አበባ ጭና ለመሄድ ተዘጋጅታለች። የአሊ መኪና ወደ ግድያ ጣቢያ ለመውሰድ በር ላይ ደርሳለች። የፓራ ኮማንዶዎቹ አይፋ ከሁሉም ዘግይቶ ፖሊስ ጣቢያ ደረሰ። ሁለቱ ተፋጠጡ። ያሊ ሰዎች አሁን በትልቁ መኪና መሳሪያ አንግበው የመጡትን ወታደሮች መፋለም አይችሉም። ሁለቱም ወገን ለበቀል የሚፈላለጉ ነበሩ። ፓራኮማንዶዎቹ ሁለቱን እስረኞች ከጣቢያ አወጡና ትልቁ ጭነት መኪና ላይ አንከብክበው አወጧቸው። እስረኞቹ ወደ አዲስ አበባ መሄድ ስለነበረባቸው እያፈለጉ ይዘዋቸው ነጎዱ። ያሊ ሰዎች እንደ ጎመጁ ሳይሳካላቸው ተመለሱ። ምሽት ላይ አዲስ አበባ የገቡት እስረኞች እጅና እግራቸው ላይ ካቴና ገብቶላቸዋል። የመስቀልን በዓል ቤታቸው ከዘመዶቻቸው ጋር ማሳለፍ አልቻሉም። የድርጅታቸው ጉዳይ እዚህ አምጥቷቸዋል። አዲስ አበባ እንደገቡ የሚሰሙት ድምፅ ያልጠበቁት ነበር። ከየአቅጣጫው ይተኮሳል፣ ይንደቀደቃል። ወቅቱ የኢትዮ ሶማሌ ግጭት ቢሆንም ጦርነቱ የሚካሄደው ድንበር ላይ ሳይሆን እዚህ ከተማ መስሏል። እንደገናም በጥርጣሬ ሶማሌ እዚህ ገብታለች እንዴ እያሉ ይተያያሉ። እስረኞቹ ጌታቸው አበበና መስፍን ወርቄ ናቸው። ሻሸመኔ እስር ቤት ድብደባ ከጠገቡ በኋላ በተንጠለጠለች ነፍሳቸው ወደ አዲስ አበባ አመጧቸው። ከምሽቱ ሁለት ሰዓት ደርግ ጽሕፈት ቤት ተወሰዱ። እዚህ የሚገባ እስረኛ አብላጫው በግርፋት ሬሳው ነው የሚመለሰው። ሁለቱ ልጆች ይህን ስለሚያውቁ ከዚህ በሕይወት እንደማይወጡ አውቀዋል። ወደ እርድ ክፍል እንደሚሄዱ አልጠፋቸውም። ወደ አንድ ክፍል ገቡ። ርክክብ የሚፈጸመው እዚህ ነው። እስረኞችን የሚረከበው ኃላፊ ስራ በዝቶበት አሁን የገቡትን ልብ አላላቸውም። ስልክ ያናግራል። እንደገና የስልኩን እጀታ ያስቀምጥና በመገናኛ ሬዲዮ በተጣደፈ ሁኔታ መልእክት ያስተላልፋል። ከተጣደፈ ቆሞ ነው ስራውን የሚያከናውነው። ሰውየው በክፍሉ ውስጥ የሚይዘውን የሚጨብጠውን እስኪያጣ ድረስ ከወዲያ ወዲህ ይላል። ከየአቅጣጫው የሚመጣውን መልእክት ወደ አስፈላጊው ስፍራ ያስተላልፋል። ወዲያውኑ ክፍል ውስጥ የገቡትን ሰዎች ለማሰናበት ይመስል ወደ እነ መስፍን እያየ ይዟቸው ወደ መጣው ሰው ዞር ብሎ ምንድናቸው እነዚህ አለው። እዚህ የሚታሰሩ ናቸው። ከየት ነው የመጡት? ሻሸመኔ። ምንድን ነው? ባንክ የዘረፉ። ሻሸመኔ ጥይት የለም እንዴ? ምን ማለት ነው? እዚህ ድረስ ለምን አመጣሃቸው? ምን ይደረጉ? አትገላቸውም እንዴ? ይምጡ ተብለው ነው። ማን ፈለጋቸው? ተነግሮን ነው። ግደል ተባልክ እንጂ አምጣ ያለህ የለም። ይታሰሩ ስለተባለ ማሰር ምንም አያደርግም። እነሱን ማሰር ሰልችቶናል። እዚህ ድረስ ነዳጅ፣ አበል፣ ኪሳራ ነው። የክፍሉ ኃላፊ በንዴት እስረኞቹን ወዳመጣው ሰውዬ እያየ ተቆጣው። የጥይት ዋጋ አይጎዳም፣ እዛው መጨረስ ትችል ነበር እያለ በድጋሚ ሳይሞቱ እዚህ መድረሳቸው አበሳጭቶታል። አሁንም ተናገረ። ለምን አንደማመጥም? ለምን ትቀልዳላችሁ? አጣዳፊ ስራ ላይ እኮ ነው ያለነው። እነሱን ብትገድል ለእኛ ስራ ስላቃለልክ አመሰግን ነበር እንጂ አልወቅስ። እዚህም ቢሆን መግደላችን አይቀርም። ለዚህ ለዚህ እዛው ብትጨርሳቸው ይሻል ነበር እያለ በጣም ተቆጣው። ያመጣቸው ሰው አሁን ምን ይደረግ አለው። ባጭሩ ልንገርህ። አዎ። የተዘረፈው ገንዘብ እጃቸው ላይ አለ? የለም። በቃ ግደላቸው፣ ካልፈለግ አስገብተህ እሰራቸው። እስረኞቹን ጭኖ ያመጣው ሰው ግራ ተጋባ። ሻሸመኔ እስር ቤት አሊ ሙሳ ወስዶ ሊጠብሳቸው ሲል ደብቀው ነው እዚህ ያመጧቸው። ሁሉም ቦታ ግድያ መሆኑ የፖሊሱ ወታደር ፖሊስ ግራ አጋባው። ሌላው ደግሞ መጥቶ እስረኞቹን ለምርመራ ስለሚፈልግ ከተገደሉ ያመጣቸው ሰው ተጠያቂ ይሆናል። ነገሩ አልተዋጠለትም። እሱ ኃላፊነቱን ለመወጣትና ከእጁ በሕይወት እስኪወጡ ማስረከብ ነው የፈለገው። አሁን ያናገረው ሰው ተሰሚነት ያለው በመሆኑ እስረኞችን የመግደል የማሰር ስልጣን እንዳለው ያውቃል። ሁለቱ እየተነጋገሩ እያለ በስጋት ውስጥ የነበረው መስፍን ወደ ጌታቸው ጆሮ ጠጋ ብሎ ምንድነው ነገሩ አለው። ምኑ? ሰውየውን ሰማህ? የቱ? እኔ ግደላቸው የሚለውን ገና ምን አይተህ? እንዴት? የፈላ ዘይት ውስጥ ይጨምሩናል። ምን አልክ? ለማንኛውም ተዘጋጅ። አምጪው ሰው ከብዙ ክርክር በኋላ አስረክቦት ሲሄድ ለሞት አሳልፎ እንደሰጣቸው አወቁ። እሱ እንደሄደ ተረካቢው ሊገላቸው ይችላል። ሰውየው ችኩልና ደም የጠማው አይነት ነው። ወደ አንድ ክፍል ገብቶ አስገባቸው። ሌሊቱ ሙሉ ለሱ እያሰቡ ነው። ወደ በሩ ጋር ድምፅ ሲሰሙ እሱ የመጣ እየመሰላቸው ይበረግጉ ጀመር። እንቅልፍ የለም። እንዴት ይተኙ? አጠገባቸው ያሉት ክፍሎች በፈረቃ ሌሊቱን ሙሉ እየተገረፉ ነው። ጩኸቱ፣ እሪታው፣ ሰቆቃው በፍርሃት አራዳቸው። እስር ቤት ሳይሆን ሲኦል የገቡ ነው የመሰላቸው። በነጋታው ተጠሩ። መስፍን እየተጠየቀ ነው። ባንክ ዘርፈሃል አለው። በሚገባ መሳሪያህን የት አደረግ? እዚያው ነው። የት? ሻሸመኔ። እርግጠኛ ነህ? ከፈለጋችሁ ሄደን ልናመጣው እንችላለን። ማንኛውንም ነገር እተባበራለሁ። ሁሉንም ስላመነ ሰዎቹ ተገረሙ። ትናንት የሰማው ነገር ረብሾታል። ቦታው ደርቅ ጽሕፈት ቤት በመሆኑ ስለዚህ ስፍራ በሰማው ነገር ያለውንም የሌለውንም ነገር ማመን ነበረበት። እዚያ ገብቶ ያልተገረፈ ባይኖርም እነሱ ግን ምንም አላሏቸውም። ሰውነታቸው በድላ ጎብጧል። ፊታቸው ተቀዳጆ መልካቸው አይታወቅም። አይናቸው አብጦ በትንሹ ነው የሚያዩት። አንዱ ሌላውን እየተመለከተ አንተ ምን መስልሃል እየተባባሉ መልካቸውን መለዋወጡን ቢያወሩም ሁለቱም ይህን ለማረጋገጥ አልቻሉም። የፊት መስታወት አሁን የተባባሉትን በሚገባ ያሳያቸዋል። መስታወት ግን የለም። ሁሉንም ነገር ስላመኑ ወደ ፖሊስ ጣቢያ እንዲላኩ ተደረገ። አንደኛ ፖሊስ ጣቢያ ታጅበው ሄዱና አስረገቧቸው። እንደገቡ መስፍን መስታወት አፈላለገ። አንዱ እስረኛ ደብቆ ያቆያት ትንሽ የተሰባበረች መስታወት ሰጠው። ቶሎ ብሎ አየ። በውስጡ መስፍን የለም፣ አይታየም። እንደገና አተኩሮ በደንብ ተመለከተ። የሆነ ሰው አይቷል፣ ግን አያውቀውም። አሁን እየተመለከተ ያለው ምስል አይኑ ያበጠ ፊቱ ትራክተር ያረሰው የሚመስል ነው። መልኩ ቀይ ነው። በዱላ ብዛት ፊቱ በልዞና ጠቁሮ ሌላ ቀለም ይዟል። አይኑ አብጦ ቀዳዳው ጠቦ እንደምንም ብሎ ተመለከተ። ወይኔ መስፍን ጨርሰውኛል እኮ ብሎ አዘነ። ለመጨረሻ ጊዜ መልኩን ያየው ከሀያ ቀን በፊት ነው። አሁን ያ መልክ የለም። እዚህ እስር ቤት ምን ይጠብቀኝ ይሆን እያለ የውሸት መልክ ያሳየውን መስታወት አስቀመጠ። ነገ ገና ሌላ ነገር ይጠብቀዋል። ከርቀት የሆነ ፖሊስ ከጓደኞቹ ጋር ወደ እነሱ እየተጠቋቆሙ ነው። መስፍን ምንድን ነው ነገሩ ብሎ አሰበ። እዚህ እስር ቤት ከመጣ ጀምሮ ወጣቶች እየተመረጡ ይወጣሉ፣ የተወሰዱት አይመለሱ። ሰዎች ሲጠይቅ ተመርጠው የሚሄዱት ለግድያ እንደሆነ ነገሩት። አሁን በርቀት እሱ ላይ እየተጠቋቆሙበት ነው። ብዙ ጊዜ ከማዕከላዊና ከደርግ ጽሕፈት ቤት ተመርምረው ወደ አንደኛ ፖሊስ ጣቢያ የሚላኩ እስረኞች ይገደላሉ። ጉዳያቸው ያበቃላቸው ሰዎች ነበሩ የሚረሸኑት። እነሱም ከዚህ በኋላ እንደማይፈለጉ መስፍን አውቋል። ደርግ ጽሕፈት ቤት ቃላቸውን ሰጥተው ጨርሰዋል። ከአሁን ወዲህ አስፈላጊ አይደሉም። ከእንግዲህ የሚመጣውን መጠበቅ ነው። ሰዓቱ እየመሸ ነው። ፀሐይ መጥለቂያዋ ተቃረበ። ሲነጋ ለግድያ የሚወሰዱ እስረኞች አሉ። እነማን ይሆኑ? መስፍን ይህን እያሰበ ወደ ክፍሉ ገባ። ግን ሰዎቹ ለምንድን ነው ወደ እሱ እያዩ የሚተቋቋሙት? ይሄ ነገር አላማረውም። በእርግጥም ነገ ወደ ግድያ ሊሸኙት መሆኑን ጠረጠረ። ጸጉሩን የተላጨው እስረኛ ጥግ ላይ ቁጭ ብሏል። የጠዋቷን ፀሐይ እየሞቀ ቢሆንም እየቆዘመ ነው። ከሰው ጋር ማውራት አይፈልግም። በጭንቅላት ውስጥ ያለውን ፊልም ወደ ኋላ እያጠነጠነ ስህተቶች የት ጋር እንደተሰሩ እያየ ነው። ከባንኩ ኦፐሬሽን ጀምሮ ኩየራ እስከ ተያዘ ድረስ ያለውን ሁኔታ እየገመገመ ነበር። መስፍን ወርቄ ነው። አንደኛ ፖሊስ ጣቢያ ቁጭ ብሎ በሀሳብ እየተረዳ ነገሮችን ያብላላል። አንዱን ያነሳል፣ ሌላውን ይጥላል። አንድ ነገር ግልጽ አልሆነለትም። የያዙት ሰዎች ኦፐሬሽኑ ላይ እንደነበር እንዲታወቁ ከባንኩ ዝርፊያ በኋላ አስራ አምስት ቀን ያህል ሻሸመኔ ነበር። እቤት አልተደበቀም። ከተማ ውስጥ ይዘዋወራል፣ ኳስም ይጫወታል። ቢታወቅበት ኖሮ ወዲያውኑ እንደ ሌሎች ይይዙት ነበር። ጓደኞቹ ጠቁመውበት ይሆን እንዴ? ይህን እንኳን አያደርጉትም። ደግሞም አሁን ከርቸሌ ተይዞ ከገቡት ሰዎች ከአንዳቸውም ጋር አልሰራም። እነርሱም ኦፐሬሽኑ ላይ እንደተመደበ አያውቁ። ስለዚህ ሊጠቁሙበት አይችሉም። በእርግጥ እሱ እነማን እንደተሳተፉ ጠቁሟል። ግርፊያው ከተካሄደ በኋላ መርማሪው ለመስፍን እነማን ናቸው የተሳተፉት አለው። ክፍሌ፣ እሺ፣ ተከስተ፣ ሌላስ? ጀማሉ። መስፍን አምስት ሰው ያህል ጠቆመ። እነዚህ ያጋለጣቸው ሰዎች በምን ሁኔታ ላይ እንዳሉ በደንብ አጣርቷል። ተከስተና ክፍሌ ተገለዋል። ጀማሉ ተይዟል። ስለነሱ መረጃ ስላለው የታሰሩትንና የሞቱትን ብቻ ነው የጠቆመው። መጠቆም ደግሞ የግድ ነው። ምርመራ ላይ የሚቀርበው ዋነኛው ጥያቄ አብረው የተሳተፉትን ማጋለጥ ነው። ካላጋለጠ ምርመራው የተሟላ አይሆንም። መስፍንም አምስት ሰው ጠቆመ። እነዚህ ሰዎች የኢሃፓ አባል መሆናቸው ይጣራል። በእርግጥም ሲያጣሩ እውነቱን መሆኑን ያረጋግጣሉ። እሱ የጠቆመው ቀድሞው የተያዙትንና የተገደሉትን ነበር። ላይያዙ ቀርተው ሻሸመኔ የነበሩትን አልጠቆመም። ታዲያ እሱ ላይ ማን ጠቆመ? ካልተጠቆመበት እንዴት ተያዘ? እንዴትስ በባንክ ኦፐሬሽን ላይ መሳተፉ ሊታወቅ ቻለ? እዚያው ቁጭ ባለበት ብዙ አሰበ። ምላሽ የለም። ከሻሸመኔ እስከ አዲስ አበባ እስኪበቃው ገርፈውታል። እግሩን ደጋግሞ አየ። ውስጥ እግሩ ስለተጎዳ ከእንግዲህ ኳስ ተመልሶ እንደማይጫወት አውቋል። ለዚያውም ካልገደሉት ነው። ስለ ቤተሰቦቹ አሰበ። እሱ እንደተያዘ እናትና አያቱን ቢለቋቸውም አጉላልታቸዋል። ቤቱ መሳሪያ ደብቋል በሚል አምጡ እያሉ አስቸግረዋቸዋል። በሰላም ሲኖሩ የነበሩት ቤተሰቦቹ በሱ የተነሳ ችግር ውስጥ ሊገቡም ያመነበት ነገር ሲታገል እንዲህ አይነት ነገር መፈጠሩ አይቀሬ መሆኑን ያውቃል። ቤተሰቦቼ አሁንስ እንዴት ናቸው ብሎ ተከዘ። ዛሬ ጥቅምት አንድ ቀን ነው። አረፋፍደው እስረኞች ወጥተው ፀሐይ ይሞቃሉ። ስም የሚጠራው በዚህ ሰዓት ነው። ፖሊሱ ይመጣና ስም ይጠራል። ፖሊሱ አንድ ጊዜ ጸጥታ፣ ስማችሁን የምጠራችሁ ቶሎ እዚህ መኪና ውስጥ ትገባላችሁ። አንደኛ መስፍን ወርቄ። መስፍን ደነገጠ፣ ባነነ። የእሱን ስም የጠራ መሰለው። ይሆናል ብሎ የገመተውም ይህንኑ ነው። እያንዳንዷ ቀን ስለ ግድያ ነው የምታሰበው። ፖሊስ ግን የመስፍንን ስም አልጠራም። ስለሌላ ጉዳይ ነበር የሚያወራው። ከወዲያ ጥግ አንድ እስረኛ ጋዜጣ ያነባል። እዚህ ግቢ ውስጥ ፖሊስና እርምጃው ጋዜጣ ይገባል። ጋዜጣው ለፖሊሶች የሚታደል ነው። እስረኞቹም እየተዋሱ ያነባሉ። አሁን በአንደኛው ጥግ ቁጭ ብሎ ጋዜጣ የሚያነባው ሰው ደጋግሞ አተኩሮ መስፍንን ያየዋል። አንድ ጊዜ ጋዜጣው ጀርባ ላይ ያለውን ፎቶ ያያል። ሌላ ጊዜ መስፍንን አተኩሮ ይመለከታል። መስፍን ጉዳዩ ስላልገባው ለልጁ አስተያየት ትኩረት አልሰጠውም። ቁጭ ብሎ መቆዘቡን ቀጠለበት። ልጁ ጋዜጣውን ጠቀለለና ወደ ፖሊሶቹ ክፍል ገባ። ከመርማሪው ፖሊስ ጋር ተነጋግረው መጥተው አጮልቀው አዩት። እርስ በርስ ተነጋገሩ። ጮማ ወሬ ነው ልጁ ያመጣላቸው። እሱን አመስግነው በአስቸኳይ ወደ ዋናው መስሪያ ቤት ስልክ ደወሉ። ከጥቂት ጊዜ በኋላ ሳይረን እያሰሙ ከፍተኛ የፖሊስ ኃላፊዎች ሳይቀር ተንጋግተው ወደ ፖሊስ ጣቢያው መጡ። ቦታውን ከበቡት። መሳሪያ ወድረው ገቡ። ታጣቂዎቹን የሚመሩት የአደቴ ጉርሙ ናቸው። የት አለ ተፈላጊው ሰው አሉ። ይኸው። የቱ? ጸጉሩን ወደ ተናቸው ዘው አዩ። መስፍን ግራ ተጋባ። የተጠቆመው ወደ እሱ ነው። እዚህ ተደብቀህ ነው የምታመልጥ መስሎህ አሉት። መስፍን ደነገጠ። ቅድምም ጠርጥሯል። ስሙ ለግድያ የተጠራ መስሎት ነበር። እንደዛ ባለመሆኑ ትንሽ ተንፈስ ብሎ ነበር። አሁን ግን የምር ለግድያ ሊወስዱት ተቻኩለው መጥተዋል። እስረኞቹም ተገረሙ። ምን አይነት ወንጀል ቢሰራ ነው እሱን ለመግደል ተንጋግተው የመጡት ብለው አሰቡ። አንድ ነገር እንደሚመጣ ቀደም ታይቶታል። ግቢው ከውስጥም ከውጭም ተከበበ። ተሯሩጠው የመጡት ፖሊሶች የቱ ነው የቱ ነው እያሉ ይመለከቱታል። ግቢው መሃል ላይ ለብቻው አቆሙት። ሁልጊዜም ሲመሽ በነጋታው ስለሚመጣ ሞት ያስባል። ረፈድ ካለ ግን ዛሬም በመትረፉ የመኖር ተስፋው ይለመልማል። እንዲህ እያለ ጥቂት ቀናት ቢቆይም ዛሬ ተንጋግተው የመጡት ሰዎች ለግድያ እንደሚወስዱት አልጠፋውም። ሁኔታቸውን ሲያይ እዛው ገለው እንደሚሄዱ ነው ያወቀው። ለማንኛውም ተዘጋጀ። ስንት ግድያ አምልጦ መጥቶ ዛሬ የመጨረሻው ሆነ። የድንች ቅጠል ተከልሎ ሞትን በአስደናቂ ሁኔታ ሸውዷል። አሁን ግን ማምለጫ የለውም። እጃቸው ገብቷል። ተንደርድሮ አጥር ላይ ወጥቶ ማምለጥ ፈለገ ግን መፈናፈኛ ቦታ የለም። ሻሸመኔ ታጣቂዎቹ ሲያባረሩት ለማመን የሚከብደውን ረጅሙን አጥር እንደ ሸረሪት ቱር ብሎ ሄዶ አምልጧል። መስፍን ከሞት ጋር ያደረገው ሰዶ ማሳደድ ዛሬ እንደሚያበቃለት አወቀ። ለአደቴ ጉርሙ የአዲስ አበባ ጥበቃ ከፍተኛ ኃላፊ ናቸው። ሰውየው ከቢሯቸው መስፍንን ፍለጋ የመጡት ያለ ምክንያት እንደማይሆን አውቆታል። በአስቸኳይ ወደ ክፍል ውስጥ እንዲገባ ተጠራ። ቤቷ የጣቢያው ኃላፊ የሚመረምርበትና እርምጃ የሚያዝበት ነው። መስፍን ወደዚህ ክፍል ሲገባ ውስጥ ሲጠሩት ሊገሉት እንዳዘጋጁት ገምቷል። በቃ ዝም ብሎ ሊሞት ነው። ትንሽም አይንፈራገጥም። መስፍን ደንዝዟል። ወደ ውስጥ እንደገባ ቁጭ እንዲል ነገሩት። እንደተቀመጠ ተኩሰው ሊመቱት አስበዋል ማለት ነው። ግድያው በሌላ ዘዴ እንደሚሆን ገመተ። ብዙ ጊዜ ወንበር ላይ ያስቀምጡና አንድ ሰው ከፊት እስረኛውን እያዋራ ሌላ ሰው ከኋላ በፒያኖ ክር አንገቱን አንቆ ይገለዋል። በዱቤ የተገዛው ጥይት ለምኑም ምናምኑም መጠቀም አይፈልጉም። በተለይ የኢህአፓ አባላት የሆኑትን ክፍል አስገብተው አንቆ መግደል የተለመደ ነው። እስካሁን መስፍን ማምለጥ የቻለው ከጥይት ነው። ከገመድ ግን የትም እንደማያመልጥ አውቆታል። እነዚህ ሰዎች ከሱ ምንም አይፈልጉም። ደርግ ጽሕፈት ቤት ሁሉንም አምኗል። አሁን ለምርመራ እንዳልመጡ አውቋል። የምርመራ ጊዜው አልፎ የግድያ ተራው እንደደረሰ አልጠፋውም። ወንበር ላይ እንደተቀመጠ በስንት ሰከንድ ግድያው እንደሚፈጸም እያሰበ ነበር። ድንገት አይኑን ጠረጴዛው ላይ ወረወረ። ጋዜጣ ተቀምጧል። ፖሊስና እርምጃ ነው። ፎቶውን አየ። የእሱ ነው። ምናልባት ከእሱ ጋር ተመሳሳይ ሰው ምስል ይሆን እንዴ ብሎ ተጠራጠረ። ጋዜጣው በፊቱ ነው። ፎቶው ተዘቅዝቆ ነበር የሚታየው። ሶስት ጉርድ ፎቶ ነው ቁልቁል የተደረደረው። ከላይ ያለውን ልጅ ማንነት አወቀ። ሙክታር ሲራጅ ነው። ሙክታር የኦፕሬሽኑ ቀን መገደሉን ሰምቷል። ከሙክታር ቀጥሎ ወደ ታች ያለው የእሱ ፎቶ መሆኑን አረጋገጠ። የዚህ ጋዜጣ ላይ የሟቾች ፎቶ ነው የወጣው። ይሄ ማለት መገደሉን የሚገልጽ ነው። ጋዜጣው ያወጣውን ወሬ እርግጠኛ ለማድረግ ዛሬ እሱን ሊገሉት አስበዋል። ሳይሞትም ሞተ ብለው ካወጡ ጋዜጣው ታማኝነት ያጣል። መስፍን ቁጭ እንዳለ በሰከንድ ውስጥ እነዚህን ነገሮች አሰበ። ግን በግምት ከሚያስብ እዛ ጋር የተጻፈውን ማየት ይኖርበታል። ሰዎቹ ሲያወሩ እንደምንም ተጠራርቶ ጋዜጣው ላይ ያለውን ነገር በፍጥነት አነበበ። የሻሸመኔ ባንክ ዘራፊዎች ይፈለጋሉ ይላል። ምን ማለት ነው ይፈለጋሉ ብሎ አሰበ። ደግሞም እንደገና አየው። ከሰፊው ሕዝብ የትም ተደብቀው አያመልጡም ይላል። ሕዝቡ ካየ ቶሎ ለፖሊስና ለአብዮት ጥበቃ እንዲጠቁም ይገልጻል። ፖሊስ አስሯቸው በራሱ ጋዜጣ ላይ ይፈለጋሉ ብሎ ማስታወቂያ ማውጣቱ የሚያስገርም ሲሆን ምናልባት መስፍን በተራ ወንጀል ተይዞ ተሰውሮ እዚህ እንደተደበቀ ገምተዋል። ያደቴ ወደ ክፍል ውስጥ አስገቡት። ጥያቄና መልስ ተጀመረ። እንዴት እዚህ መጣህ አሉት። ተይዤ በተራ ወንጀል ነው። ምን ማለት ነው? እዚህ ተደብቀህ አረጋግተህ ልታመልጥ አይደለም። እና ተዛውሬ ነው የመጣሁት። ከየት? ከደርግ ጽሕፈት ቤት። በምንድን ነው የተያዝከው? በዝርፊያ። ምን ባንክ? እርግጠኛ በባንክ እንደሆነ ነግረሃቸዋል? አዎ። እናጣራ ትችላላችሁ። ከዋሸህን አንለቅህም። እነሱ ይፈለጋል ብለው ማስታወቂያውን ያወጡበትን ሰው በፍለጋ አገኘ ነው ብለው ለመንግስት ሊያስረክቡ ነው። መንግስት ግን ከነርሱ በፊት ቀድሟቸዋል። ጋዜጣ ላይ የመስፍንን ፎቶ አይቶ የጠቆማቸውን ልጅ አመስግነው ሌሎችን ያልተያዙትን ለማዘን ተንቀሳቀሱ። ጠዋት ላይ ልጁ ጋዜጣ እያነበበ ወደ እርሱ ደጋግሞ ሲመለከት የነበረው ጉዳይ አሁን ገባው። ልጁ ይፈለጋሉ የሚለውን ዜና እና የመስፍንን ፎቶ ካየ በኋላ ወደ ውስጥ ገብቶ ለፖሊስ አዛዡ ነገረው። በነጋታው አንዲት መኪና መጣችና መስፍንን ጭና ወደ ላምበረት ሄደች። ወደዚያ የሚሄዱ መኪኖች ለግድያ የሚፈለጉ ናቸው። ፖሊሱ ደግሞ መስፍንን ወደ ውጭ ወጥቶ ካየው በኋላ እሱ መሆኑን አረጋግጦ ለበላይ አለቆቹ ደወለ። እነሱ ተንጋግተው መጡ። ጠዋት ልጁ የሚያነበው የመስከረም 30 ቀን 1970 ዓመተ ምህረት ፖሊስና እርምጃው ጋዜጣን ነው። መስፍን ፖሊስ ጣቢያ የገባው መስከረም 20 ቀን ነው። ጋዜጣው መስፍን ከታሰረ ከአስር ቀን በኋላ ነው የወጣው። ልጁም መስፍን የታሰረው ፖሊስ ጣቢያ ሆኖ የፖሊስ ጋዜጣ ይሳሳታል ብሎ አልገመተም። ሰዎቹ አረጋግጠው ሲሄዱ ከሞት በማምለጡ ለጊዜው ተንፈስ አለ። ከዚያ በኋላ ጠዋት እየመጡ ለግድያ የሚወስዱትን ሰዎች መጠበቅ ጀመረ። ከጥቂት ጊዜያት በኋላ አንዲት ላንድ ሮቨር መጣች። የሁለት እስረኞች ስም ተጠራ፣ መስፍንና ጌታቸው። ሁለቱ ወደ መኪናው እንዲገቡ ተነገራቸው። ለከባድ ጉዳይ የሚሄዱት እስረኞች የሚጠቀሙት በላንድ ሮቨር ነው። መኪና ወደ ኮተቤ መስመር እየከሰከሰች ሄደች። ከታህሳስ 1969 ዓ.ም ጀምሮ ከኢህአፓ ጋር በተያያዘ የታሰሩ በርካታ ወጣቶች በዚህ መስመር እየተወሰዱ ነው የተገደሉት። መኪናዋ ላምበረት ጋር ስትደርስ ቆመች። ከላምበረት ጀርባ ባለው ጫካ የግድያ ቦታ አለ። እስረኞቹ ከመኪና እንዲወርዱ ተደረገ።
ከርቸሌ ቁጥር ስምንት በሚባለው ክፍል ተሰብስበው የሚያወሩት ሁለት እስረኞች በሰሙት ነገር ትንሽ ተደናግጠዋል። ጀማሉ ከርቸሌ ግቢ ውስጥ አንዳንድ የሕግ ሰዎችን አማክሮ ሊመጣ ሄደ። አንድ ሰው አገኘ። ጀማሉ ሰውየውን ጉዳያችን እኮ ወደ ፍርድ ቤት ተመራ አለው። የትኛው ፍርድ ቤት ተላካችሁ? ጠቅላይ ጦር ፍርድ ቤት። ለምን? አላውቅም። እርግጠኛ ነህ? አዎ። ለማንኛውም ተዘጋጁ። ምን ማለት ነው ተዘጋጁ? ከፍተኛ ቅጣት ነው የሚጠብቃችሁ። እንዴት? እኔ ሰምቼ አላውቅም። ምኑን? ገንዘብ የሰረቀ ጦር ፍርድ ቤት መላኩን። ነገሩ ለሰሚው ግራ የሚያጋባ ነው። ጦር ፍርድ ቤት የሚላኩት ከሀገር ክህደት ጋር በተያያዘና ወታደራዊ ጉዳዮች ሲኖሩ እንደሆነ ቢገነዘቡም የእነሱ ጉዳይ ለምን ወደዚያ እንደተመራ አልገባቸውም። ቁጥር ስምንት የተባለችው ክፍል በተለምዶ አጠራር ኢህአፓ ትባላለች። ሁሉም እስረኞች የዚህ ድርጅት አባል በመሆናቸው ነበር። ጀማሉ አጣርቶ ከመጣ በኋላ የቁጥር ስምንት አባሎች በጉዳዩ ላይ መከሩበት። ነገሩን ባይቀበሉትም ሁኔታውን በጥራት ለማጣራት ጀማሉ እንደገና ሌሎች ሰዎች ማጠያየቅ ጀመረ። በመጨረሻ በኦፐሬሽኑ ቀን ብዙ ግድያ ስለተፈጸመ እንዲሁም በርካታ የጦር መሳሪያ ተዘርፏል በመባሉ በዚህ የተነሳ በጦር ፍርድ ቤት ጉዳያቸው እንዲታይ መወሰኑን ተረዳ። ይህንን ለቁጥር ስምንት አባላት አስረድቶ የሚመጣውን ቅጣት መቀበል እንዳለባቸው አስረዳ። ምናልባት አምስት እና አስር ዓመት ቅጣት ሊኖር እንደሚችል አብራራላቸው። ለፍርድ የሚቀርቡበት ቀን ተነገራቸው። ያንን ጊዜ ሲጠብቁ ሳይጠሩ ቀሩ። የጦር ፍርድ ቤት ዳኞች አስመራ ላይ ከፍተኛ ውሳኔ የሚሰጥበት ጉዳይ ስለነበር በአስቸኳይ እንዲሄዱ ታዘዙ። የነጀማሉ ጉዳይ ለከፍተኛ ፍርድ ቤት ሁለተኛ ችሎት ተመራ። ከፖሊስ ጣቢያ መስፍን ወርቄንና ጓደኛውን ይዛ ወደ ላምበረት የሄደችው መኪና አንድ ቦታ ስትደርስ ቆመች። ይዟቸው የሄደው ሰው ወደ ውስጥ ገብቶ ወረቀት ይዞ መጣ። ግድያ ነበር የጠበቁት። ወረቀቱ warrant ነው። መኪናው ወረቀቱን ከያዘች በኋላ አዞረችና ወደ ከርቸሌ መጣች። እነመስፍን ከነጀማሉ ጋር ተቀላቀሉ። እነጀማሉ እዚህ ከርቸሌ ስምንት ወር ያለ ፍርድ ተቀምጠው ነበር። እነመስፍን ሲመጡ ክሱ ተጠናክሮ ቀጠለ። የመጀመሪያው ቀን ዳኛው ተከሳሾቹን በማየት ጀማሉ አሊ፣ አቤት፣ የተከሰስክበትን ወንጀል ታምናለህ? አዎ። ባንክ ዘርፈሃል? አዎ። ለምን መዝረፍ ፈለክ? ገንዘብ ስለቸገረኝ ሰረፍኩ። ስራህ ምንድን ነው? ሌብነት። ከዚህ በፊት ሻሸመኔ እስር ቤት በሌብነት የሰጠውን ቃል እዚህም ደገመው። በስርቆት እንዲቀጣ ፈልጓል። እናቱ፣ የሴት ጓደኛው፣ ታናሽ ወንድሙ አሊ እንዲሁም ጎረቤቱ አዲሴና ካሳ አንኮቴ ተይዘዋል። ዳኛው እንደገና ጥያቄ ጀመሩ። የኢህአፓ አባል ነህ? አይደለሁም። ምርመራው ይህን ይገልጻል። የዚያን ቀን ለሁለት ነው። ከማን ጋር? እኔ ልሰርቅ ስገባ እነሱ ነበሩ። እነማ? ኢህአፓ። ለእነሱ አይደለም እንዴ የምትሰራው? አይደለም፣ በአጋጣሚ ዝርፊያው ላይ ተገናኘን። መሳሪያ ተገኝቶብሃል። አይ ለስርቆት የምትጠቀምበት ነው። ከኢህአፓ ጋር በተያያዘ ጽሑፍ ቤትህ ተገኝቷል። እሱንም ሰርቄ ነው። ከየት? ቦርሳ ከያዘ ወጣት ገንዘብ መስሎኝ ነጥቄ እቤት ወስጄ ሳየው ወረቀት ነው። ጀማሉ በተቻለው አቅም ሌባ መሆኑን የሚያሳዩ ነገሮችን በማቅረብ ተከራከረ። አንዱ ቀጠሮ በሌላው እየተተካ ሌብነቱን የሚቀበል ጠፋ። በባንክ ዘረፋ ከተሳተፉት ውስጥ ሁለት እስረኞች በሌላ ቦታ ምርመራ ሲደረግላቸው ቆይቶ ዛሬ ተገናኝተዋል። ሁለቱም ደርግ ጽሕፈት ቤት የነበሩት ጌታቸውና መስፍን ወርቄ ናቸው። መሀል ዳኛው በነጀማሉ መዝገብ የተቀላቀሉትን ሁለት እስረኞች እየጠየቁ ነው። ዳኛው መስፍን ወርቄ አሉ። አቤት። የተከሰስክበትን ወንጀል ፈጽመሃል? አልፈጸምኩም። ቃልህን ሰጥተሃል። ተገርፌ ነው። መስፍን የሰጠውን የምርመራ ቃል ካደ። ምንም ነገር ያለ መፈጸሙን አስረዳ። ፍርድ ቤቱ ክሱን እንዲከላከል ፈቀደለት። የመከላከያ ምስክር ለማቅረብ ቤተሰቦቹ ፈጣን ምላሽ ሰጡ። ከሻሸመኔ መጥተው ፍርድ ቤት ቀረቡ። አስጋሪዎቹ መስፍን ባንኩ ሲዘረፍ ከተማ ውስጥ እንዳልነበረ አስረግጠው ተናገሩ። መስፍን በሆዱ ይስቃል። ያን ቀን እየተታኮሰ ሲባረር የነበረበትን ሁኔታ አስታወሰ። ቤተሰቦቹ ምስክሮቹን ገዝተው ነው ያመጡት። ልጃቸው እንዲሞት አይፈልጉም። በእርግጥ ኦፐሬሽኑ ላይ መኖሩን አያውቁም። ይኖራልም ብለውም አይገምቱም። የውሸት ምስክሮቹ በሚገባ የተሰጣቸውን ኃላፊነት ተወጡ። በመስፍን ላይ የተመሰረተው ክስ ምንም ጭብጥ የሌለው በመሆኑ በነፃ እንደሚለቀቅ አምኗል። ከባንኩ ዝርፊያ ጋር በተያያዘ የተከሰሱት ዘጠነኛ ተከሳሽ እመቤት ታደሰ፣ አስራ አንደኛ ተከሳሽ ካሳን ኮቴ፣ ሰባተኛ ተከሳሽ አሊ ሲራጅ፣ ስምንተኛ ተከሳሽ አዲስ ዳኢ የቀረበባቸው ክስ በማስረጃ ያልተደገፈ በመሆኑ በነፃ ተለቀዋል። መስፍን ወርቄም ከሳሾቹ ማስረጃ ስለሌላቸው ከክሱ ነፃ እንደሚሆን እርግጠኛ ሆነ። ከባንኩ ኦፐሬሽን ላይ መሳተፉን ለፖሊስ የሰጠውን ቃል ክዷል። ደግሞም በባንኩ ዝርፊያ ቀን አልተያዘም። እዛው ከተማ ነበር። ኩየራ ላይ በሌላ ጉዳይ ነው የተያዘው። እናም በባንኩ ጉዳይ መስካሪ የለበትም። ምንም ማስረጃ ስለሌላቸው ወገቡን አጥብቆ መከራከር እንዳለበት አምኗል። ነገር ግን ፍርድ ቤት ውስጥ ያልጠበቀው ነገር በመከሰቱ በጣም ደንግጧል። በፍጹም ይሆናል ብሎ አልጠበቀም። ክሱ ሲነበብ በሙሉ ልብ አይደለም የሰማው ዞሮበት ነበር። በጣም ተገርሟል። እንዴት ሊያዝ እንደቻለ ዛሬ አውቆታል። እጁን አፉ ላይ አድርጎ ወይ ጉድ ብሎ ዝም አለ። ለብዙ ጊዜ በጭንቅላቱ ውስጥ ሲመላለስ የነበረው ጉዳይ እንዲህ ይሆናል ብሎ አልገመተም። በሳጥኗ ውስጥ ሆኖ ፈዞና ደንዝዞ ቀረ። ዞር ብሎ ሲመለከት ከጠቋሚው ጋር አይን ላይን ተያዩ።
በመስፍን ላይ የቀረበው ክስ ተነቧል። ማስረጃም ተገኝቶበታል። እንዴት ሊያዝ እንደቻለ ዛሬ አውቆታል። ተጠቁሞበት ነው የተያዘው። ባይጠቆምበት ኑሮ ፖሊስ ሻሸመኔ አይፈልገውም ነበር። ባይፈልጉት ኖሮ ደግሞ ወደ ኩየራ አይሄድም ነበር። ኩየራ ባይሄድ ኖሮ ደግሞ አይያዝም ነበር። ሌሎች ከሱ ጋር ሰርተው እዚያው ከተማ ውስጥ ሳይያዙ ይኖራሉ። እሱም ባይጠቆምበት ኑሮ ይህ ሁሉ ድብደባ አይደርስበትም ነበር። ማን እንደጠቆመበት ዳኛው ከሱ ላይ ሲያነቡ ስሙን ሰምቷል። ጠቋሚው እዚሁ ከሱ ጋር አብሮት ታስሯል። ዞር ብሎ አየው፣ አንገቱን ደፋ። በሁኔታው መስፍን በጣም ተናዷል። ይሄ ሰው ይጠቁምብኛል ብሎ በፍጹም አልጠበቀም። ሁለቱም ከተያዙ በኋላ ለእስር ወደ ተለያየ ቦታ ስለነበሩ አልተገናኙም። እነ መስፍን ወደ ከርቸሌ ከመጡ በኋላ እያወሩ ነበር። ልጁ የት ነበራችሁ እስከ ዛሬ?
አለው። ብዙ ቦታ ምን ማለት ነው? ወታደር ካምፕ፣ ደርግ ጽሕፈት ቤት፣ አንደኛ ፖሊስ ጣቢያ፣ ስድስተኛ ተንከራተታችሁ አይደል? ምን ይደረግ? እናንተስ? ከሻሸመኔ እዚህ አመጡን። በቃ አዎ፣ ድብደባ ነበር። እዚህ የለም። እናንተስ? እኛማ ቀጠቀጡን። እንዴት ያዙ? እኔ አዎ፣ እቤት መጥተው ፈለጉኝ። ለምን አወቁ? እኔ እንጃ። ተጠቁሞብህ ነው? አይመስለኝም። ዛሬ ግን እውነቱን ከዳኛው ንባብ አወቀ። በግልምጫ ድባቅ አገባው። ግን ምን ያደርጋል? እንደዚህ ይጠቁመብኛል ብሎ ያልገመተው ሰው ጉድ አደረገው። ደግሞም ጓደኛው ነው። መስፍን ነገሩን እንዲህ ያስታውሳል። መከላከያ ምስክር አቅርቤ መስክረውልኛል። ደርግ ጽሕፈት ቤት የሰጠሁትን ቃል በድብደባ እንዳመንኩ ነግሬያቸዋለሁ። ጥፋተኛ የሚያደርገኝ ነገር ስለሌለ ነፃ እንደምሆን ጠብቄያለሁ። የጓደኛዬ ክስ ሲነበብ መስፍን ኦፐሬሽኑ ላይ ነበረ ብሎ የሰጠው የምስክርነት ቃል አስደነገጠኝ። ለምን እንደተያዙ አሁን አወቅ። እንኳን እሱ እዚህ የታሰሩት ሁሉ ከኔ ጋር አንድ ሴል አልነበሩም ይላል። መስፍን ለምንና እንዴት እንደተያዘ እስካሁን አያውቅም ነበር። ዛሬ ግን ካልጠበቀው ቦታ ጠቋሚውን አገኘው። አሁን ምን ማድረግ እንዳለበት ማሰላሰል ጀመረ።
በነጎይቶም ለባሲ የተመራውና በሻለቃ መንግስቱ ላይ የተሞከረው ግድያ ቢከሽፍም ሌላ አንድ ያልተበጠሰ መረብ አለ። መንግስቱን ለመግደል አብርሃም በተባለ ግለሰብ የሚመራ ሌላ ግድያ አለ። ደህንነቶች የዚህን ግድያ ውጥንና ሂደት ማወቅ ይፈልጋሉ። እነዚህ ሰዎች የት እንዳሉ፣ መቼ ግድያውን እንደሚፈጽሙ ማወቅ ባለመቻሉ ለደህንነት ክፍሉ አስቸጋሪ ሆኗል። የጉዳዩን ጭራ መያዝ አቅቶታል። ጎይቶም እና አብርሃም ጥብቅ ቁርኝት አላቸው። ሁለቱም የአየር ኃይል ባልደረባ ናቸው። ጀማልም በእነሱ በኩል የአየር ኃይል ባልደረባ ነው። የደህንነት ክፍሉ ከእነ አብርሃም በኩል ያለውን የግድያ ዕቅድ መረጃውን ፍንጭ ማግኘት የሚችለው በጀማሉ በኩል ነው። ያሲን ወይም ተመስገን በሚባል የሚታወቀው ሻለቃ መንግስቱን ለመግደል ዕቅድ ከያዙት ሰዎች አንዱ ነው። ተመስገን ለዚህ የሚሆን ገንዘብ ከሻሸመኔ ባንክ ከተዘረፈው ብር ላይ በጀማሉ በኩል አግኝቷል። ይህ ገንዘብ የግድያውን ዕቅድ ለመምራት አብዛኛውን ወጪ ይሸፍናል። የደርግን ኃይለኛ ዱላ ለመቀነስ አንድ ወሳኝ ሰው ላይ እርምጃ መውሰድ አለባቸው። አብዛኛው የኢህአፓ ጠንካራ ስኳዶችና ወሳኝ አመራሮች የተደበቁት ሻሸመኔ ነው። የመጋቢት 1969 ዓ.ም በኋላ አዲስ አበባ የኢህአፓ ማዕከላዊ ኮሚቴ ተመቶ ስለተበተነ ግድያና ሌሎችን ጉዳይ ለማስፈጸም ትዕዛዝ የሚሰጥ አካል ስለሌለ ሁሉም በቡድን እየተደራጀ እርምጃ መውሰድ ጀምሯል። ሻሸመኔ የመሸገውም በቡድን በኮሎኔል መንግስቱ ላይ ያነጣጠረው ያኔ ነበር። መረጃው ቢገኝም ሰዎቹን ግን ማግኘት ከባድ ሆነ።